Hello
አቤት ሰላም ጤና ይስጥልኝ ቴሌቪዥን
ምንድን ነው ያኛው አንድ ሲም ላይ ሳንቲም የቆረጠብኝ ቸግሮኝ እኮ ነው።
የቴሌቪዥን ደንበኛ ሲሆኑ በየቀኑ ጥቂት ይገባልዎታል?
ነው
አዎ በእርሶ ባለዎት ትኬት game ኦችን መጫወት እድልዎትን መሞከር
ብቅ እንዲቆረጥ
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ ስድስት ቁጥር ላይ ለም አቋርጥ የሚል አለ
እሺ
እሺ ኮከብ ሰማንያ ዘጠኝ ኮከብ ዘጠኝ ሰማንያ አምስት
Okay እሺ እሺ